ሄሎ
ሄሎ አቤት ጤና ይስጥልኝ አብሮ ይጠራል
ምን እንርዳዎት
እ Hello ቪዛ ምን አ አይነት ወደ ወደ ወደ ኡምራ ለመሄድ ፈልጌ ወደ ሳውዲ እሺ እሺ ያለውን ነገር ለመጠየቅ ነበር።
እሺ አንዴ መስመር ላይ ጠብቁኝ
እ ቆይ እ መሰራና ደንበኛችን ምን አልሽ?
ለዚህ ስልክ ነው የምነግሮት።
እ ስልክ ነግሮታለኝ የያዙና
እ ከዛ በዚህ ስልክ መመዝገብ ይችላሉ ወይም ደግሞ እሺ፣ ያናግሯቸው።
ንገሪኝ።
ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት
ዜሮ ሶስት ሰላሳ ሁለት ሰላሳ ሁለት ሀምሳ አምስት ሀምሳ አምስት ሀምሳ አምስት ሀምሳ አምስት አዎ፣ እሺ thank ስልክ ያናግሯቸው።
እሺ የልብዳ ስለደወሉ እናመሰግናለን። መልካም ቀን።
እሺ
መልካም ቀን።